hello ጥላሁን፣ hello ጥላሁን፣ ጥላሁን ጥላሁን እግዚአብሔር ይመስገን።
ከወዳ vehicle manufacturing ነበር የምንደውልልህ።
ከማን
ከወደ አቤል ኤልሲ ነበር የምንደውልልህ ነበር አይደል?
ከ- ከወዳጅ ከወዳ vehicle manufacturing ወዳቤ አ ወዳቤ።
ወዳ vehicle manufacturing PLC።
እሺ
ስለዚህ ነገ ፈተና አላችሁ ስምንት ሰዓት ላይ እሺ።
የት ነበር ቦታ አድራሻው?
እ፣ አድራሻ እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
ደቡብ መብራት አርሴማ ቤተክርስቲያን።
ፊት ለፊት
እሺ ማን ነበር ያልከኝ? ተ- እንትኑን የፊሊሱን ስም W O D A ወዳ
ወዳ። okay okay አወቀው።
አ okay W O D A አ
okay። እሺ እሺ ነገ ስንት ሰዓት?
አዎ ቀድማችሁ ነው ፈተናው የሚጀምረው ስምንት ሰዓት ስለሆነ ቀድማችሁ ነው።
እሺ እሺ እሺ
እሺ